ስልም ቤት ቤት ሰዴት ነኝ ልርዳው።
ዊዝድሮ ነበረኝ ሁለት ሺህ ብር በዚህ ውስጥ እሺ
እሺ በይ። ያው ለቤተሰብ እኔ ጋርም አለ ያው እ ሄሎ
እሺ
ገብቶልሃል? እሺ እሺ እሺ